ደህና ይስጥልን ደህና ይስጥልን አባት አብሮ ይሰለስ ድምጽ አይሰማም፣ ይቅርታ ለዛ ነው።
እሺ አ ችግር የለም ምን ለጣሁት?
እ ኒሳን ካሽ ካላቸው እንዴ እ
ጠብቁኝ አንዴ መስመር ሊሉት አባት ይቅርታ፣ አሁን ላይ የለንም። የነበረን ተሽቷል።
እሺ።
እሺ ምን አለ መኪና አሁን እስከ ሶስት ነጥብ አምስት
እኛ ላይ እኛ ጋር አሁን ያለው ኤሌክትራ አለን፣ ዲዛይር አለን፣
እሺ አንጋ አለ፣
አንደ ኤሌክትራ አለን።
አንደ ትኩሳን ነው እንደ ትኩሳን አይነቱ ቻንጋይ ስንት ሞዴል ስንት ሀያ ሞዴል ሀያ ሶስት ሀያ ሀያ ሶስት ዜሮ ዜሮ
አዎ ዜሮ ዜሮ ስንት ነው ዋጋው?
አምስት ነጥብ አምስት
እሺ ጄቱሩስ used ነው የምፈልገው እኔ።
used ነው የሚፈልጉት።
አዎ
እሺ used የሆነ እኮ ድ- ዲዛይር አለን no no ዲዛይር አይደለም ካፍ የሚል መኪና
እስከ ስንት ነው የሚችሉት እርሶ?
እስከ አራት
አራት ሚሊዮን ካሽ አዎ
እሺ በቃ እንደ እንደጉልሎታለን በቃ እሺ